ሄሎ ጤና ይስጥልኝ ቤስት ቃል ኪዳን ነኝ። ከቤት ምን ልርዳው?
ምን ነበረ ጫወት ፈለጌ እና አልከፍትልህ ብሎ ነበረ።
ለመመዝገብ ነው ወይስ?
አይ ተም እዚህ በፊት ጫወትበታለሁ ግን እና ከፍቶ ቢስኩት ነው የሚለው ዘወዲያ መጫወቻዎች ሳጥን ሳጥን አሉ ያለ መስመርቻዎች እነሱ ጥቁር ጥቁር ለብሰው ግልጽ እንትን አልገልጽልኝ አለ።
እሺ ወይ በ VPN ይሞክሩት። እሺ እ በ VPN ይሞክሩት።
በ VPN አዎ
ቪዚ
VPN VPN
አዎ
እሺ VPN ብዬ search ላድርገው።
VPN አይ
VPN
ይቅርታ ቆይ አንዴ ሄሎ
አቤት እሺ ወይ ሪፍሬሽ አድርገው የሞክሩት ኔትወርኩን እንጂ ይሰራል ሲስተሙ ወይ ደግሞ ሲስተሙማ ሲስተሙማ ይሰራል ግን ማስመረጫዎች አሉ የለ አብያተር አብያተር ኤክስ ምናምን እነሱ እነሱ መጥቷል ግን እንትን አልገ- አልከፍታል እንትኑ ራሱ ሳጥኑ ነው ራሱ
እሺ ወይ ደግሞ ክሊር ከች ያድርጉት ብሮሰሩን
የለ አዎ refresh ኡንማ አርጌ ነበርና እንዲያ ላይ
እንጃ ምናልባት ወይ connection ሊሆን ስለሚችል ወይ refresh አድርገው ይሞክሩትና ካልሰራ ያሳውቁን እሺ
እሺ